ይመስለኛል እንጂ ወዴትኛው በኩል እንደርዶ?
ቅድም ደውዬልሽ ነበር። ከኪው ክፍል ነው የምደውለው።
እሺ ደንበኛችን
የማናጀራችን service ሰጪን ትችላለች ወይም የ deposit system የሚያስተካክለውን ሰው
እሺ አሁን የደረሰን መረጃ ከቴሌብር ነበር ችግሩ ያጋጠመን። እኛ ደግሞ አሁን ተስተካክሏል።
ግን deposit እኮ እየገባላቸው አይደለም። እኛ customer ከአቅማች በላይ እንደሆነ በተደጋጋሚ ነገር ናቸው እና ሪፖርት ያደረግነውም even እስካሁን እየተመለሰ አይደለም። በቴሌግራም check ም እየተደረገ አይደለም።
እሺ ችግሩ እስከሚፈታ ድረስ ያለውን እኛ ደንበኞቻችን እየደወሉ እያስተላለፍን ነው፣ እየሰሩላቸው ነው። ከዚህ በኋላ ግን ምንም አይነት የ system ችግር የለም።
እሺ ለማንኛውም check እንዲያደርጉት አስታውቂያቸው። ቢያንስ ቴሌግራም ላይ በጣም ብዙ ነው የተላከው። ለእነሱ እሺ።
ሪፖርት ያደረግንላቸው አየር ላይ ቀረ ማለት ነው።
እሺ በተቻለ መጠን በፍጥነት ለመስራት እንሞክራለን። ደንበኛችን እሺ።
እሺ፣ ስለ ደውሉ እናመሰግናለን። መልካም ምሽት።